ጤና ይስጥልኝ ኢቴክስ የበረራ መረጃ ማዕከል ባክዎት
ስለ እንትን- ስለ በረራ ልጠይቅ ነበረ።
ይቻላል። ምን ነበር የፈለጉት?
የሀገር ውስጥ በረራ ነው። ለሁለት አመት አልፎታል ልጁ። እና- ሁለት ዓመት ሞልቶታል?
አዎ አዎ፣ ሁለት አመት ሞልቶታል።
እሺ ህጻን ልጅ ነው እና የሀገር ውስጥ በረራ ለማድረግ ነበረ ከባህር ዳር ድሬዳዋ።
ከባህር ዳር ድሬዳዋ የህፃን ልጅ ይዘው ለመሄድ
አዎ
ይችላሉ። ይዘው መሄድ የልደት አይ ካርድ ክፍያው ስንት percent ነው? እና ምንድነው የሚያስፈልገው? የልደት ካርድ እንኳን የለው።
ለልጁ የልደት ካርድ ያስፈልገዋል።
አረጋ አዎ
ክፍያው ማንነት- ሁለት ዓመት ስለሆነ ማንነቱን የሚገልጸው ሌላ የለማ።
እሺ የልደት ካርድ ነው። ከየት ወዴት ነው? ወደ ድሬዳዋ ነው ያሉኝ? ከባህር ዳር አ
እሺ፣ አንድ ደቂቃ ሌሎቱ አጋወድ
እሺ ለመቼ ነው የሚፈልጉት?
እኔ እሑድ
እ፣ ከባህር ዳር ድሬዳዋ መሄጃ ብቻ ነው መመለሻም አለ?
አዎ አንድ ሰው አለ አብሮኝ።
ስንት ናት?
የልጁን ነው የፈለኩት። ሶስት ነን እና አጠቃላይ እሺ የልጁን ብቻ ሁለት ልንገርሽ።
የሁለት ታዋቂና ካቻልክ ሁሉን ንገረኝና የሚቆረጥ ከሆነ ይቻላል፣ የሚቆረጥበት የሁለት የሁለት ታዋቂና አንድ ልጅ አርቂ ሊሉት አንድ ደቂቃ እሺ
ይቅርታ መስመር ላይ ስላስጠበቅኩት።
እሺ እሺ ችግር የለውም።
እ፣ አጠቃላይ የበረራው ዋጋ የሚመጣው የሶስት ሰው ሀያ ሁለት ሺ ስምንት መቶ ሰባ ብር
እሺ
አጠቃላይ የሚመጣው ሀያ ሁለት ሺ ስምንት መቶ ሰባ ብር ነው።
የልጁን ጨምሮ ማለት ነው። ሰባ percent ነው።
አዎ፣ የልጁ ሰባ percent adult ከሚከፍለው ላይ ሰባ percent ኡ ነው። የ adult ያለው ዋጋ በአንድ ሰው ሰባት ሺ ስምንት መቶ ሀያ ስድስት ብር ነው።
okay ስለዚህ መቁረጥ ትችላላችሁ እናንተ አዎ፣ ከዛ ይችላል። ሊያዝዙ?
ከዛ እንዴት ነው የማስገባ? ለመቼ ነው ያለው? አሁን ለእሑድ አለ?
አዎ፣ ለእሑድ ነው እየነገርኩት ያሉት።
እሑድ ስንት ሰዓት?
እ፣ ይሄኛው አንድ ጊዜ ሰባት ከዚህ ብንወጣ አሪፍ ነው ወይ ሰኞ ላደርገውና መልሼ ልደውልልህ ትሰራለህ?
እርግጠኛ እኮ ቢሆኑበት ስለሰኞ እኔ ስላለ እኔ ለመሄዱ እርግጠኛ ነኝ። ቀኑን ነው እሑድና ሰኞ የሚለውን ነው።
አዎ እኮ ቀኑን እርግጠኛው ነው። ይደውሉልህ።
አዎ፣ ይሻላል።
እሺ፣ እሺ።
አመሰግናለሁ። እሺ አመሰግናለሁ ስለደወሉልኝ። መልካም ቀን።